ተፈራቆርጥ የፍቅሬ መብራት አለኝ ታይነሽ ርቀሽ ብትሄጂ ሰፈር አቋርጠሽ የፍቅሬ መብራት አለኝ ታይነሽ ያሳለፍነው ትዝ ሲለኝ በጣም አርጎ አናስለቀሰኝ የኔ መብራት የኔ አለኝታ ብቅ ብለሽ ታይላንድ አብታ ርቀሽ ብትሄጂ አገር አቋርጠሽ የፍቅሬ መብራት አለኝ ታይነሽ ርቀሽ ብትሄጂ ሰፈር አቋርጠሽ የፍቅሬ መብራት አለኝ ታይነሽ ለብቻዬ አሳሰላስልሽ ሰውነቴ መስሏል ከሰል አንስቲ አስቢኝ አትዚ በልሽ ለፍቅራችን አናለኝ ታነሽ ሰፈር አቋርጥሽ የፍቅሬ መብራት አለኝ ታይንሽ ርቀሽ ብትሄጂ ሰፈር አቋርጥሽ የፍቅሬ መብራት አለኝ ታይንሽ ርቀሽ ብትሄጂ ሰፈር አቋርጠሽ የፍቅሬ መብራት አለኝ ታይነሽ ርቀሽ ብትሄጂ ሰፈር አቋርጠሽ የፍቅሬ መብራት አለኝ ታይነሽ ያሳለፍነው ትዝ ሲለኝ በጣም አርጎ አናስለቀሰኝ የኔ መብራት የኔ አለኝታ ብቅ ብለሽ ታይላንድ አፍታኝ